ስትደውል የሚቆጥር ስልክ ምንድን ነው? ሄሎ
ጤና ይስጥልን።
አብሮ ይስተነቷል።
እሺ ምን ልርዳዎት? እየሰማሁት ነው።
ሳይፌል ዘጠና አንድ ቤት አይተን ነበረ።
እሺ ቴሌግራም ላይ አይተ ነው። ስንት ነው ዋጋው? ዘጠና አንድ ስድስት ዜሮ ዜሮ
ምን አለ ሞዴል ስንት ነው?
ሁለት ሺ አራት ነው። ዘጠና አንድ ሺ ስድስት ዜሮ ዜሮ ነው የሚለው ሰሌዳው ማለት ነው።
ጎመኔው ከላል ጎመኔ ነው ውስጡ ወሉ አል- አልሙኒየም
እኮ ጎመኔ ከለሩን ነው አይደል?
አ አ አ ጎመኔ ነው። ልክ ነው። ሀያ አምስት ሰሌዳው የራሱ ነው እኮ ሰሌዳው የራሱ ሰሌዳው የራሱ ነው የለጠፈው ራሱ እንደወጣ ነው። ስንት ሺህ ኪሎ ሜትር ነው የተነዳው?
የሰሌዳው የራሱ ነው አባል
እኮ አይ ኪሎ ሜትር የተነዳበትን ታውቂዋለሽ?
ቁጥር ለሶ ዜሮ ዘጠኝ አርባ አራት
እ
ዜሮ ዜሮ